Hello ጤና ይስጥልኝ ጭብጭብ አብሮ ይስጥልኝ።
ሰላም።
ትላንትና እቃ የተበላሸን የላካችሁልኝ ብዬ
እሺ ዛሬ ይመጣልሻል ብላኝ ነበረ ጀሚላ።
እ፣ በስልክ በማን ነው ነገሩና? ስልክ በዚህ ዜሮ ዘጠኝ አስራ አንድ ሰማንያ አንድ አርባ ዘጠኝ ሰማንያ አራት አርባ ዘጠኝ ሰማንያ አራት ሰማንያ አንድ አርባ ዘጠኝ ሰማንያ አራት ጀሚላ በሚል ነው።
አዎ አቡካና ቲማቲም አይደል? እንቁላል ፋብሪካ አዎ አዎ ዛሬ ወጥቷል። ትንሽ ጠብቁ። አቮካዶ 11 ኪሎ እና ቲማቲም 13 ኪሎ ወጥቷል።
አዎ
እንትን የተበላሸውን product መልሰውታል ወይ እርስዎ ጋር ነው?
አይ እኔ ጋ ነው እ?
እኔ ጋ ነው።
ጋሽ የኛውን ሲቀበሉ ይመልሱልን። እሱ ነው ያ- እሺ እሺ እሺ እሺ። መልካም ቀን